የትናንትናው ኪፕ ሬይዚንግ ነበር የሚለው ፕሬዚንግ ነበር የሚለው ሄሎ ጤና ይስጥልኝ። ራንኬ ቆዳ ክሊኒክ
ሰላም ነው።
እግዚአብሔር ይመስገን።
እንትን ፈልገን ነበረ ወደ ኤር ቲኬት አስር ከሀምሳ ላይ ለማድረግ ፈልገን ነበር። አሁን የዚህኛው ተወደደብንና
ይሄ የቆዳ ክሊኒክ ነው የደወልኩ፣ አየር መንገድ አይደለም።
ነው ስልሳ ሰባት ሰማንያ ሰባት ላይ ደወልኩ።
አሀ ነው እንዴ? እሺ እሺ ታንኪዩ